ስሜ ሁሉ ስፖርት እባክዎ ምን ልርዳዎት?
Hello ሁሉ ስፖርት ነው ምን ልርዳዎት?
ሰላም ነው።
እግዚአብሔር ይመስገን።
ከ- ከቻ ወደ ሁሉ ስፖርት transfer ላደርግ ብዬ ብር እንዴት ነው እምቢ አለኝ። ምንድን ነው ችግር አለበት?
ካቻ
አ ምን አሉት?
አይ ላ- process ማድረግ አንችልም ይላል።
አዎ ለጊዜው እየሰራ አይደለም።
ካቻ ነው የማይሰራው?
አዎ እንዴት?
እየሰራ አይደለም። በሌላ አማራጭ ሞክሩ።
Okay እንደዛ ነው። ታዲያ እንዴት ተጨመረ ብዬ እኮ ነው።
አይ በሌላ አማራጭ ሞክሩ።
Okay ማን ማን ነው የሚሰራው? አሁን active ነው
አሪፍ ፔ ሞክሩ። በአሪፍ ፔ በአሪፍ ፔ በኢትዮ ቴሌ ነው?
ሞክሩ።
በኢትዮ ቴሌ ነው።
አሪፍ ፔ አለ። በአሪፍ ፔ ሞክሩ።
አሪፍ የሚባል አለ ደግሞ ሌላ አዎ ሲቢ ብር አይሰራም።